ሰላም ጤና ይስጥልኝ።
ናብስጥል ማራኪ ኑሮ አዲስ ነሳች ከ We Plus Solution ነበር የምደውልልሽ። ሰላማዊ ትባላለሁ።
ከምን We Plus Solution
እሺ ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ ነው የመጣው እና ስልካችሁን ከኢንተርኔት ላይ ነው ያገኘ ነው እና ደግሞ ለጊዜው በነፃ እየጋበዝን ነበር እንድታስተዋውቁ app ኣችንን ከ Play Store ወይም ደግሞ ከ App Store አውርዳችሁ በነፃ እንድታስተዋውቁ ነበር ድርጅታችሁን። ለጊዜው በነፃ እየጋበዝን ነው።
እሺ ስለዛ ምን ልርዳሽማ Play Store ላይ ወይም ደግሞ App Store ላይ We Plus Solution ብለሽ በማውረድ app ኡን መጫን እና በቃ የራሳችን ድርጅት እዛ ላይ ማስተዋወቅ We Plus ምን We Plus Solution ወይ ደግሞ link ኡን ልክልሻለሁ በቴሌግራም።
እሺ ላኪልኝ እሺ መልካም ቅን እህቴ፣ አመሰግናለሁ።
ችግር የለም እሺ